ሂጃብሽ ውበትሽ ነው፣ የእስልምና መገለጫሽ ነው። ሂጃብ ላይ እንዳትደራደሪ። አንዲት ፀጉር የታየባት የጀነትን ሽታ ትርቃለች ከተባለ እንዴት አንቺ አጅነቢ ለሆነ ሰው ዛሬ ቲክቶኩ ሰው ሲያታልልሽ follow share እናደርጋለን ሲሉሽ እንዳይሸውዱሽ፣ አንቺን ከመስመር እያስወጡሽ ነው። አንቺን ለጀሃነም እሳት እያንደራደሩሽ ነው። ስለዚህ ሂጃብሽን ጠብቂ፣ ከሚዲያ ራቂ። አላህ ዘንድ የምታገኙት ምንዳ ይሻላል። من ترك لله شيئا عوضه الله خيرا منه። ለአላህ ብሎ አንድን ነገር የተወ አላህ የተሻለ ይተካል። እህቴ ለአላህ ብለሽ ተዩ። ቲክቶክ ላይ የምትገላለጡ የምትጨፍሩ ለአላህ ብለሽ ተዩ። والله አላህ የተሻለ ያመጣልሻል። خير ነገር አላህ ይወፍቅሻል። إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة። እነዛ ጌታችን አላህ ነው ብሎ ቀጥ ያሉ ሲሞቱ መላእክቶች ይወርድባቸዋል። አብሽሩ ይሏቸዋል። አላህ ተኻፉ እንዳትፈሩ፣ የምትሄዱበት አገር ጀነት ነው። ዱንያ ላይ በለፋችሁት በሰራችሁ ስራ የተዘጋጀላችሁ ጀነት አለ፣ እዛ ነው። ወላ ተሕዘኑ ለቤተሰቦቻችሁ፣ ለልጆቻችሁ፣ ለሚስቶቻችሁ፣ ለንብረቶቻችሁ አትዘኑ። ለእነሱ አላህ ሌላ አላቸው። አላህ ወኪል አስቀምጦላችኋል። አትዘኑ ይሏችኋል። وأبشروا بالجنة التي كنتم توعدون ያ የተስፋ ቃል ቃል ኪዳን ሲገባላችሁ በነበረው ጀነት أبشروا፣ ተበሰሩ፣ ለእናንተ ጀነት አላችሁ ይሏቸዋል። ማንን ረመዳን ተገዝቶ ሊሄዱ አይደለም። ረመዳንም አላህን ተገዝተው ከረመዳን በኋላም አላህን የተገዙ ማለት ነው። ስለዚህ ሀያታችን የተጻፈልን ስለማናቀው ዛሬ ነገ አቋርጣለሁ፣ የሚቀጥለው ዓመት እገባለሁ፣ ቆይ የሆኑ አረፋ ሲመጣ ላንበል። ሁሌ ዛሬ ነው የኛ ቀን። ነገ በማን እጅ ነው? በአላህ እጅ ነው። ትላንትና ያሳለፍናቸው ያጠፋናቸው አሉ አልፎ አሉ። የወደፊቱ ገይብ ነው። ወለከ ሰዓተ አንተ ፊሃ የአንተ ሰዓት ማለት አሁን ያለህባት ናት፣ ተጠቀምባት። ነገ አንበል፣ ነገ በአላህ እጅ ነው። ስለዚህ ረመዳን ላይ ኸይር ሰርተን ከሆነ አላህን አመስግነን እንቀጥል። መጥፎ ከሰራን ደግሞ ምናድርግ? ተውባ ተውባ ውላ ያለ ተውባ እናድርግ። ያ ረቢ ላበላሸሁት ላጠፋሁት ነገር ጌታዬ ምህረት ለግሰኝ ብለን ወደ አላህ እንመለስ።